ቤት ያው- በስተ ቤት
አቤት ነበር።
እንትን አንድ ሺ አምስት መቶ ብር ማታ እንትን ዊዝድሮ አድርጌ አዎ አዎ።
አልገባም እስካሁን።
ኦኬ። በዚሁ ስልክ ነው ቤስት ቤተስ?
አዎ አንዴ ቼክ ላድርግልሽ።
እሸቅ አድርጎ ኦሮሚያ ላይ ነው እንትን አረኩ።
ምን ምን ባንክ ኦሮሚያ ላይ ነው።
ዊዝድሮ ያደረግበት?
አዎ እሺ ችግር የለውም። እሺ፣ አየሽ።
ጠብቀኝ አንዴ እዚሁ መስመር ላይ ጠብቀኝ።
አይ
ከዚህ በፊት አልደወልክም አይደል?
አደው እንትን እ፣ ቅድም አያለው ምናምን ብሎ ዝም አለ። እስካሁን ሌላ አይደል? እሺ አየሽ።
እሺ፣ ጠብቀኝ። እሺ አንዴ
አሁን አስረ መረሰን ሴም ጀመረ ስንት ብር ነበረ?
አንድ ሺህ መቶ
ኦኬ። ከዛ በኋላ ሺ ስድስት መቶ አውጥተ ነበር። ሺ አምስት መቶ ተመልሷል፣ ሪቨርስ አድርጓል።
አ- ከአችን ኦሮሚያ ላይ ያለ- አምስት መቶ ብቻ ነው አስገባው መጀመሪያ ማለት ነው። ትላንት
ኦኬ አየሁት።
ከዛ ማታ እሱም መልሶ- ማታ ነው ወደ- አ፣ እ?
መልሶ ማታ አስገባል።
አንድ ሺህ አምስት መቶ እ።
አምስት መቶ ብር revert አድርጎ እንደገና መልሷል ወደ አንተ Best Bet። ሺ አምስት መቶውንም እንደዛው መልሷል። ሺ ስድስት መቶ አውጥተ ነበር አይደል?
ከንግድ ባንክ ነው እሱ።
አዎ እሱን አውጥተ ነበር። ከዛ አዎ፣ በኋላ ኦሮሚያ እንደገና ነው።
ሁለት ሺህም አውጥተሃል። እንደገና ደግሞ ሁለት ሺህም አውጥ
አዎ እሱ ንግድ ባንክ ነው።
አዎ። ስለዚህ ሺ አምስት መቶ revert አድርጓል መልሷል።
ይመጣል።
አዎ መልሷል። ወደ ባንኩ አይሄድም ግን ተመልሷል።
እሺ ወደ ና አርጓ
ቆይ እሺ ሊጠብቀኝ
ኦሮሚያ ጨርጌ ግን ኢሳን ድረስ ደንቶ
hello hello hello አቤት ይሰማል።
okay ሺ ስድስት መቶ ገብቷል አይደል? ወደ ንግድ ባንክ
አዎ እሱ ገባ።
okay ሺ አምስት መቶ ነው የቀረው አይደል?
አዎ እሱን ሪፖርት አደርግላለሁ። እሺ አሁን ለቻፓ ቃል
አዎ ወይ ሪፕ- ንግድ ባንክ የኔ ንግድ ባንክ ላይ ያስገቡ ወይ ምን አልከኝ?
እሺ፣ ከዛ ይመልሳል። ያ አዎ አዎ ይስተካከልልሃል።
አይ እሺ እሺ፣ እሺ። መልካም ሁሉ አይ እሺ።